Hello?
Hello.
Hello?
ሄሎውን ለጋሙ
ሰላም ጤና ይስጥልን።
እሺ፣ እንዴት ናቸው?
አለን። ድምፆት ይቆራረጣል።
አይሰማም?
ላውድ ላይ ነው ያለው። እሱን ያንሱ።
አሁንስ?
እሺ፣ ምን ልርዳው?
እ፣ እንዴት እዚህ ላይ ገብቼ ጥያቄዎችን መመለስ መሸለም እንችላለን?
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ ለመጫወት የሚል እሺ፣ ጥያቄና መልስ አለ። የእድል ጨዋታ አለ። መጫወት ይችላሉ። ሰባት ቁጥር ላይ ቋንቋ ይምረጡ።
በክፍያ ነው?
አዎ። አይ ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። በሚገባለት ትኬት ነው የሚጫወቱት።
በየቀኑ ስንት ነው የሚከፈለው?
ዕለታዊ ከሆነ ሁለት ብር ይቆርጥና ትኬት ይሰጡታል በየቀኑ ማለት ነው። በትኬቱ ደግሞ የእድል ጨዋታን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ሺህ እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ፣ አመሰግናለሁ።